ሰላም ጤና ይስጥልን። ጭፍጭፍ እባክዎ ምን ልርዳው?
አይ ደውለሽ ነበር። እኔ የጭፍጭፍ ሰራተኛ ነኝ።
Okay driver አዎ አሁን የዘጋሁት ኮድ እየሞላሁ Okay ስለነበረ ነው።
Sorry። ከአየር ጤና አካባቢ አንድ customer ደውላ ነበር እሺ እና እመጣለሁ ብሎ ነበር እያለች ኪዶ የምትባል ኪዶ የሚለው ወደነ እንትና ገብቷል። ሌላ አንድ ታመነ የሚባል አለ ዶልፊን።
ቁጥሩን ትነግረኛለህ? ይቅር የእሱ ስልክ ቁጥር አላውቀውም። ሰለሞን ጋር ትደውይለታለሽ?
ታመነ ነው የያዘው።
አዎ ታመነ ጋር ወደ አየር ጤና ይምጣልኝ ብላ ሁሉም እቃ እዛ ገብቷል።
እሺ እሺ፣ እሱ ጋም እኔ ጋም ነበረ።
ችግር የለም እሺ